ይሰማል ሄሎ የአንቺ ድምፅ ምንም አይሰማም
የለም እኮ እዚህ ላይ እኔ የማይሰማው እዛ mic አለ። mic የእኔ ግን ይንኮሻኮሻል ይንኮሻኮሻል የእኔ ጥሪ ግን አልማዝ እንዳለችው ነው አሁን mic ጠፍቷል ስትል አንተ ተሰማኝ እሺ አሁን ግን ይንኮሻኮሻል ለአንቺ ሰጪ እሺ አሁን ስሚ የእንትኑን ይንኮሻኮሻል ያለችውን እኮ ነው አይንኮሻኮሽም።
እኮ እራሷ አጥፍታ ነው በቃ አዎ